ቤተክርስቲያን አስጀንማኒ ባባ
ይሄ መስቀል ፍላወር ያለው የቱ ጋር ነበር አድራሻሽ?
መስቀል ፍላወር ናዝራ ሆቴል የት ጋር ነው ትርሱ?
እኔ አሁን ናዝራ ሆቴል አካባቢ ከጀርባው።
እሺ ናዝራ ሆቴል ከሆኑ ትንሽ ወደ ላይ ሲሄዱ U-turn አለ።
እሺ በስተቀኝ በኩል ሲገቡ አፍሮሊንክስ ሞተር የሚላለ አፍሮሊንክ በአፍሮሊንክ ሞተር አዎ፣ በአፍሮሊንክስ ሞተር ትክክል በሬክላሙ ትክክል ሲገቡ ማሊባባዎች ሬክላማችን ይታያል።
እሺ እኔ አሁን እዘ ናዝራ ጀርባ ይሄ ማን ነው እሱ ጋር ነኝ ያለሁት። እሺ፣ ታክሲ ዙሪ ነው የምመጣው።
እኮ በናዝራ ናዝራን ትንሽ ወደ ላይ ሲወጡ U-turn አለ በስተቀኝ በኩል መግባት ማለት ነው።
እሺ